ሌላው ጤና ይስጥልን በሽት ቤት
በዚህ ስልክ register ለማድረግ ሞክሬ ጭራሽ ምንድነው ለ በዚህ ስልክ register ለማድረግ ሞክሬ ሊሰራልኝ አልቻለም።
እሺ register ስታደርግ አዎ፣ ስልክህን ጭራሽ ስታስገባ አልሰራም።
ዘጠኝ ብለን የጀመርከው አይደለ? ስልክ ቁጥርህን ስታስገባ ዘጠኝ ብለን የጀመርከው አዎ፣ አዎ፣ አዎ።
እሺ password ስታስገባ ደግሞ የመጀመሪያዎቹን ሁለት ፊደል አድርጋቸውና
ፊደልና የመጀመሪያዎቹ ሲምቦል የ- አ- አ- የመጀመሪያውን capital letter ሁለተኛውን small እህ።
letter አድርገውና ከዛ ከዛ አምስት እንደዛ።
ቁጥሮችና አንድ symbol አድርገህ ሞክረው። እሺ እሺ።